Pues,
Hello. ሄሎ ሳም ምን ነበር?
ስንት ክለብ እንዴት አልሽ ለማወቅ ፈልጌ ነበር።
እሺ ይዘህ ከዋል ካሸር ኮዱን
እ? እ?
ካሸር ኮዱን ንገረኝ። ሄሎ
አቤት አቤት፣ አስር
እሺ
ስልሳ ዘጠኝ
አስር ስልሳ ዘጠኝ እሺ
ስልሳ ዘጠኝ እሺ ንገረኝ። እየሰማው ነው። አስር ስልሳ ዘጠኝ አስራ ሁለት ዜሮ አራት
አንድ ጌም ወድቆብህ መቶ ሰማንያ ብር ተመላሽ አለው።
እሺ፣ መቶ ሰማንያ ብር መቀበል ትችላለህ።
እሺ፣ አመሰግናለሁ።
እሺ እሺ እናመሰግናለን።